hello ጤና ይስጥልኝ። Afriwork ነው የምንረዳው።
እንዴት ነሽ? ምናምን አለን ዋደው ነበር። እሺ account ኣችን አስታውሽኝ። የንግድ ባንክ ገቢ ነበር ነው እ?
አንድ ሺህ አንድ ሺህ account ነበራችሁ ገቢ ይዛ ማለት እ፣ ቴሌብር አልሰራም ብሎት ነው።
አይ ቴሌብር አለም ቀጥታ ከ account ነው transfer አንድ ሺህ አርባ ሰማንያ አንድ ነው።
እ፣ አንዴ ቆይ። ቴሌብር አልሰራም ብሎት ነው እንዴ?
ቴሌብር አልተሞከረም። እኛ ማ- እዛው ባንክ ሂደን ከ- አካውንቱ አካውንት ነው እንትን የሚለው እና እንዴ፣ ለዛ ነው አሁን ቼክ ለማድረግ ነው። ልካሌ ነበር ግን እንትን አለ መሰለኝ አንድ ሺህ
የሰሜን ታደሰን ነው
የ- ምንድን የሰሜን ነው?
ሳይሆን እ፣ ሌላ አለ አይደል? ሌ- ሌላ ማሰሮ?
አካውንት በ- በ- አዎ ማሰሮ። አዎ የማሰሮ እሺ። ወይ ደግ እዚህ ላይ ል- ልላክልዎት በ Afriwork support
እሺ በዚህ ስልክ ላይ እስኪ ላኪ።
ፎ- እሺ፣ support ላይ ልክሎታለሁ አሁን የማሰሮ እሺ support እሺ እሺ